ሄሎ ሮቤቲ
ወይ
የሆነ ከስተመር ደውሎ ነበረ። በእናትሽ ናታን ባል ከስተመር ቡና ዞ ነበር የወለጋ
እሺ
እና እንዳለ ጥቁር ሆንብኝ አለ። ስለዚህ መመለስ ፈልጋለሁ የተሻለ ብሎ ነበር አለ።
እ ለነገ ላይሆን ይችላል፣ ግን እ ከነገ ወዲያ ላይ ሰው የሚታገስ ከሆነ ይኖራል። ምን የተሻለ እንዳለ ጥቁር ሆነብኝ ሲከፍተው ነው አዎ።
ውስጡ
አይ አልከፈተውም፣ አይቶት ነው እንጂ ታሽጎ አይደል አ- የሚሄድ?
አ፣ አዎ ሳየው እንዳለ ጥቁር ነው አለ። እና መመለስ ፈልጋለሁ አለ።
በቃ ለሰኞ የሚታገስ ከሆነ ነገርማ Okay እና እስከ ሰኞ በቃ ካልጠበቀ refund ላይ ላስገባው ማለት ነው ሲመልስ።
አዎ
በቃ እሺ እስከ ሰኞ ሰኞ ይገባል።
አዎ ሰኞ አመጣለታል በቃ እሺ ቤትሻ እሺ እሺ ቻው እሺ